Hello investigation ኪዳን ነው የምደውለው
የአካውንት ቴሌግራም ልከንላችሁ ነበርና እስካሁን አልገባልን።
ምን ነበረ? deposit ነው።
deposit አድርገ ነው ከቴሌብር ተቀንሷል።
እሺ
ብሩ ግን ወደ አካውንታችን አልገባልንም። በ message ላክልን ብላችሁ ልከንላችሁ ነበር።
እሺ የቴሌግራም ስሙን ይነግሩኛል ወይ? ስልክ ቁጥሩ ይሄ ነው።
ስልክ ቁጥሩ ይሄ በዚህ ስልክ ቁጥር ነው።
እስቲ አንድ መስመር ላይ ጠብቁኝ።
እሺ በስሪ ባለ ስልክ አንተ ቆይ እያወራሁት ነው።
Hello አቤት አቤት።
እሺ ለቻፕ አሳውቅልዎታለሁ። እኛ አሁን check አድርጌው ይገባልዎታል።
ቅድምም እንደሱ ከሆነ ያለችን ልንቆርጥበት ከሆነ ያስገባ ነው እኮ ገባኝ። እሺ እኔ አሁን አሳውቅልዎታለሁ። አንዴ ጠብቁኝ።
እሺ ፈጠና ልጆች።
እሺ እሺ፣ መልካም ቀን። እሺ